ሄሎ
ሄሎ ሰላም ደህና ዋልሽ?
እግዚአብሔር ይመስገን።
እ memory ጨርሱ የገባ እንትን ነበር እሺ
እና ቆየብኝ በጣም ሁለት ሳምንት ምናምን እንደላይ
ክፍያ ከፍለ ነበር የ memory እ አዎ ቅድሚያ ነው አዎ ከፍያለሁ የ- የትኛው ናት ማሸነ
ትንሿ
ምን አይነቷ ሁለት ወረቀት የምጠቀልለዋ ናት አንድ ወረቀት
ሁለት ወረቀት እሺ የማሽን ቁጥር ትነግረኛለህ ከፎርሙላ አይተህ እንትኑን አ፣ ወ- ፎርሙላ ላይ ያስኩትን ግን ኤል ሀምሳ ምናምን የሚሉት አለ እ
የሆነ ኮዳቸው ኤል አምሳ ምናምን ነገር አምስት መቶ አንድ እንደዚህ አይነት ነገር እ?
ናቸው ሲን ነንበርህን ንገረኝ ሶስት ዜሮ ሶስት ዜሮ ሰላሳ ሰላሳ ስልሳ ስምንት አስራ ስምንት አራት ዜሮ ሁለት
አራት ዜሮ ሁለት እሺ ቼክ አድርጌ አሳውቅሃለሁ